ያሳላንችን hello አቤት ሰላም ፍሬዎት አዎ ከችፕችፕ ነበር የምንደውልልዎት እሺ እ ይቅርታ ቶማስ ላይ order አድርገው I think መቀበል አይችልም መሰለኝ አይደል ቶማስ ባይቀበልም እኛ አለን ችግር የለውም okay ስለዚህ የእርስዎን ስልክ እንስጠው ለ driver ኡ አዎ
እ አጃክስ አምስት ነው አይደለ አምስት አጃክሳ የት ነው የሚመጣው ኮተቤ ኪዳነ ምህረት
ኮተቤ ኪዳነ ምህረት አዎ
እሺ መልካም ምሽት ነገ ይመጣልዎታል የሩዙስ ነገር አላወቅሽም አዲስ ነገር የለም ምንድን የመቼ ነው እሱ
ትላንት ነበረ ቅድም በእርግጥ አንድ ልጅ ደውሎ ነበረ
okay የምርት በእርስዎ እጥረት ያለ- በእኔ ነው አዎ፣ የታዘዘው የምርት እጥረት ስላለ ነው እሱ
okay እሺ ግን አሁን ካለ ለነገ ላንች አስገባልዎታለሁ ካለ እሺ ብዙ ካለ ማለት ነው ከሌለ እሺ።
ግን refund ነው የሚደረገው አለኝ please wallet ላይ refund እንዳይደረግ ሁሉም ችግር የለም።
amount በእኔ amount ይግባ አዎ በእርስዎ ነው የሚገባው እሺ አመሰግናለሁ እሺ መልካም ምሽት እሺ አሜን ለወላጆች